ሄሎ ሄሎ፣ አቤት።
ሰላም እመ ከችብችብ ነበር እንደውሎት።
እሺ፣ እሺ። ቅድም እኮ ስልኩ እምቢ አለኝ ስደውል፣ በዚህ ስልክ ተደውሎልኝ ነበረ ብለው እምቢ አለኝ።
ቀን ላይ ድንችና ቲማቲም አልመጣልኝም ብለው አዎ፣ ተናገሩ።
አዎ።
እሺ፣ ነገ እንዲመጣ ለማድረግ ነው። የት ነበር location የሞሉት?
እንትን ነው ለጨርቆስ ታቦት ማደሪያው ይሄ እሺ።
አዲሱ አስፋልት የለም ወደ ታች የሚወርድ ከለጋ
አዎ፣ አዎ።
በቃ እሱ መብራት ውስጥ ሳይሻገሩ ጫፍ ላይ ማለት ነው።
እሺ፣ ነገ ይመጣሉ። ሲደውሉ ስልክ ያንሱላቸው።
አነሳለሁ በቃ እሺ፣ እሺ።
እሺ፣ መልካም እና ምሽት። እሺ።
ጠዋት ነው አይደል ይመጣል?
እ፣ እስኪ እሱን አላወቅኩም። መንገድ ይዘጋጋ እ።
ስለሚችል ከሰ- አይ ከሰዓት በኋላ ዘጠኝ ከዘጠኝ በኋላ ይሁን እንጂ ችግር የለውም።
እሺ፣ እሺ እስኪ እናቴ፣ እንሞክራለን። እሺ፣ እሺ።
እሺ እናቴ፣ እሺ